ሄሎ ሄሎ ሄሎ
ሄሎ፣ ጤና ይስጥልኝ። መሰረት ነኝ።
hello መሲት፣ ወይ ኧረ አይገባም ምግቡ እያሉ ነው። ከበር እየመለሱኝ እኮ ነው እዛ ሬስቶራንት።
ሚኪያስ ነው?
አዎ
ቆይ አንዴ ሚኪያስ መስመር ላይ ጠብቀኝ።
ፒዛ ኪድ እያሉኝ ነው እነሱ። የወጣ ምግብ አይመለስም ሚኪያስ- እያሉ ነው። ሄሎ እሺ order number ኡን እስኪ ንገረኝ በትክክል አንተ ያዝከው። አርባ አራት ሀያ አንድ ነው እ የማኔ ቆይ እስኪ እ ቆይ አርባ አራት ሀያ አንድ ነው አርባ አራት ሀያ አንድ አርባ አራት ሀያ አንድ እሺ። ምንድን ነው ምንድን ነው ምግብ ቤቱ
ዋው በርገር የለም ኤድና ሞል ያለው ኤድና ሞል ያለው? okay እሺ፣ አንዴ ጠብቀኝ።
ውስጥ ላይ እያወሩ ስለሆነ እ እንዳልሰማችሁ ሚኪ አቤት ሚኪ ነው ምግቡን አቤት።
ያዘውና ሌላው አውራ አንተ እሺ። ከዛ እንደውልልሃለን እኛ እንደውልልሃለን።
እኔ ገባ ምግቡ ምግቧ ምግቧ አንተ ጋር ይሁን።
እሺ ያ- ይዘኸው ይዘኸው ሌላ order ስራ እሺ።
እሺ እሺ እሺ ሚኪ